ኢየሱስ ኤልሻዳይ ነው ቀድሞ የነበረው ዛሬም ያለው የጥንት አንድ አምላክ ራሱ ነው አልተለወጠም ሁሉን ቻይ ነው የጥንት አንድ አምላክ ራሱ ነው አልተለወጠም ሁሉን ቻይ ነው ይሰራል ኢየሱስ ኤልሻዳይ ነው ቀድሞ የነበረው ዛሬም ያለው የጥንት አንድ አምላክ ራሱ ነው አልተለወጠም ሁሉን ቻይ ነው የጥንት አንድ አምላክ ራሱ ነው አልተለወጠም ሁሉን ቻይ ነው ሙሴ በፈርዖን ፊት አቁሞ ያናገረው እስራኤልን ከግብፅ ባርነት ያወጣው ሁሉን ቻይነቱን በስራው ያሳየው ለሕዝብ የተዋጋ ብርቱና ያለው ይሰራል ኢየሱስ ኤልሻዳይ ነው ቀድሞ የነበረው ዛሬም ያለው የጥንት አንድ አምላክ ራሱ ነው አልተለወጠም ሁሉን ቻይ ነው የጥንት አንድ አምላክ ራሱ ነው አልተለወጠም ሁሉን ቻይ ነው እጁን በባህር ላይ በስልጣን ያነሳል፣ ነፋስን አምጥቶ ባህሩን ያደርጋል፣ ደረቁንም ምድር የውሃ ምንጭ ያደርጋል። ኤልሻዳይ እርሱ ነው፣ ምንስ ይሳነዋል? ይሰራል ኢየሱስ ኤልሻዳይ ነው፣ ቀድሞ የነበረው ዛሬም ያለው የጥንት አንድ አምላክ ራሱ ነው፣ አልተለወጠም ሁሉን ቻይ ነው። የጥንት አንድ አምላክ ራሱ ነው፣ አልተለወጠም ሁሉን ቻይ ነው። መራራውን ሁሉ ኢየሱስ ያጣፍጣል፣ ለሞት የሆነውን በሕይወት ይለውጣል። የሚሳነው የለም ወይም ያዳግተው፣ ግርማን የተሞላ የአማልክት አምላክ ነው። ይሰራል ኢየሱስ ኤልሻዳይ ነው ቀድሞ የነበረው ዛሬም ያለው የጥንት አንድ አምላክ ራሱ ነው አልተለወጠም ሁሉን ቻይ ነው የጥንት አንድ አምላክ ራሱ ነው አልተለወጠም ሁሉን ቻይ ነው የዘላለም አምላክ ጥንትም የነበረው ጌታችን ኢየሱስ ዛሬም ኤልሻዳይ ነው። እርሱ ብቻውን ነው፣ ማንስ ይመስለዋል? የክብር ንጉሥ ነው፣ ክብር ይገባዋል። ይሰራል ኢየሱስ ኤልሻዳይ ነው፣ ቀድሞ የነበረው ዛሬም ያለው የጥንት አንድ አምላክ ራሱ ነው፣ አልተለወጠም ሁሉን ቻይ ነው። የጥንት አንድ አምላክ ራሱ ነው፣ አልተለወጠም ሁሉን ቻይ ነው። ይሰራል ኢየሱስ ኤልሻዳይ ነው፣ ቀድሞ የነበረው ዛሬም ያለው የጥንት አንድ አምላክ ራሱ ነው፣ አልተለወጠም ሁሉን ቻይ ነው። የጥንት አንድ አምላክ ራሱ ነው፣ አልተለወጠም ሁሉን ቻይ ነው። ይሰራል ኢየሱስ ኤልሻዳይ ነው ቀድሞ የነበረው ዛሬም ያለው የጥንት አንድ አምላክ ራሱ ነው አልተለወጠም ሁሉን ቻይ ነው። የጥንት አምላክ ራሱ ነው፣ አልተለወጠም፣ ሁሉን ቻይ ነው።